ጤናችን እንደምትችል እግዚአብሔር ይመስገን።
የካፕ መለስን ስልክ ቁጥር ማግኘት እችላለሁ?
ለምን ነበር ጉዳዩም? አይቅርታ
አይ ስለማናገር ነበር።
እሱ ጉዳዩን ንገሩና ላስተላልፍለት። ጉዳይ መልክቶትን መልክቶትን ላስተላልፍለት። ጉዳዮች ምንድን ነው?
አይ እሱ መናገሬ እንትን ለማለት ነበር። ችግር ምናምን
ምን ነበር ለእኔ ንገሪኝና እኔ ላስተላልፍልሽ።
እህት መለስ ግን stand-up comedy አለ አይደለ?
እሺ እዛ ጋር ለመመስከር
stand-up comedy አሁን ምዝገባ ላይ የለም፣ ውጭ ሀገር ነው የሚካሄድ ያለው። ኢትዮጵያ ውስጥ የለም። እሺ እናመሰግናለን።